Hello Sakura Restaurant።
እሺ ከ beU ነበር የምደውለው።
ኬት ከ beU Delivery።
እሺ እሺ በ order number ሰማንያ ሰባት ዘጠና ሰባት አስራ ሰባት የተቀበላችሁት order ምን ያህል ይቆያል?
እ፣ አሁን ተጀምሯል እየተሰራ ነው።
ገና አሁን የተጀመረው?
አዎ የቀደመ order ነበረ። ከዚህ በኋላ አስር ደቂቃ
እም፣ እሺ ቆይ እስኪ አንዴ መስመር ላይ ትጠብቂኛለሽ?
እሺ
እሺ ሌላው እሺ እሺ ናት፣ አመሰግናለሁ።
ይሰራል።
አዎ